ठीक है ना ነበር
hello ጤና ይስጥልኝ። ምን አሉኝ? ይቅርታ ትንሽ ድምፁ ርቋል። ይሰማዎታል?
ሰማነ እሺ። ምን ነበረዎት?
አዲስ አበባ ጎንደር ከአዲስ አበባ ወደ ጎንደር ለመቼ ነው የፈለጉት?
ለዓርብ የፊታችን አርብ?
አዎ፣ ያው- ያው ነው።
የአሁኑ አርብ። እሺ። ለአንድ ሰው ነው?
ለሁለት ሰው
እሺ። እ፣ ከአዲስ መሄጃ ብቻ ነው?
መሄጃ ብቻ
እሺ። ከአዲስ አበባ ወደ ጎንደር የሁለት መንገደኛ check ላደርግሎት። እሺ፣ አንድ ደቂቃ። እሺ። hello
አቤት እ፣ አለ ከአዲስ አበባ ወደ ጎንደር እ፣ flight አለ ከጠዋት አንድ ሰዓት እ፣ ጀምሮ ከአስራ ሁለት ሰዓት ከሀያ ጀምሮ አንድ ሰዓት ላይ ሁለት ሰዓት ላይ ስድስት ሰዓት ከአርባ አምስት እንዲሁም ስምንት ሰዓት እ፣ ከሰላሳ ላይ እንዳለ ያሳያል።
ስድስት ሰዓት ዘጠኝ ሰዓት ማለት ነው።
ስድስት ሰዓት ከአርባ አምስት ይሆንልዎት።
አዎ
እሺ ለአንድ መንገደኛ አምስት ሺ ሶስት መቶ ሀያ ስምንት ብር ያስከፍላል።
እሺ
የያዘልዎት
እሺ አመሰግናለሁ።
በጣም ይቅርታ ትንሽ ድምፁ ተርቋል።